ሄሎ፣ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ቢኒያም
እ ቢኒያም
አቤት።
ከገበያ ኤክስ ነበር የምደውልልህ።
ኬት ከገበያ ኤክስ
ከገቢዎች አይ ከገበያ ኤክስ
ም- ምን ሆነ?
ከዚህ በፊት በእኛ ሽያጭ ሰራተኞች አማካኝነት እቃዎችን ለመሸጥ እኛ መተግበሪያ ላይ ተመዝግበው ነበር እና
እሺ፣ እንዴት ነው እየተገበያዩበት ነው ወይ የሚለውን ነገር ማስታወስ ነበር።
እ፣ ም- ምን ሆነ?
ሄሎ ምን ሆነ?
ምን አሉ?
ምን ሆነ አልሽ?
እየተገበያዩበት ነው ወይ የሚለውን ነገር ለማስታወስ ነበር የደወልነው። ከ- ኧረ ዝም ብለህ 2500 ብሬን አስከፍላችሁኝ ዝም ብ-
ሄሎ
ዝም ዝም ምንም ጥቅም የለውም። አልተጠቀምኩበት